አቤት እኔ ስትል ዶንኪ ቲዩብ ላይ ነው የደወሉልን። ምን ልርዳዎት?
አብሮ ይስጥልን። ምርጥ ልጅ አምባቸው ቀን ነው የሚባል ቲክቶክ የሚሰራ ልጅ ታገናኘ።
የስንት ዓመት ልጅ ነው?
የአራት ዓመት
ኦኬ። ስሙ ማን ይባላል?
አምባቸው ቀን ነው።
የት ነው የሚኖረው?
ጎንደር እርሱ የት ነው የሚኖሩት?
ቀበሌ አስራ ስምንት
እሺ አምባቸው ማን አሉ?
ቀን ነው።
ቀና ምን ተሰጥቷል?
አምባቸው ቀን ነው።
ይንገሩኝ። የተ- የህፃኑን ተሰጥኦ ይንገሩኝ እስኪ